ጤና ይስጥልኝ ማለት አባት
ጤና ይስጥልኝ።
ጤና ይስጥልን።
ምንድን ነው ኤ ማኑዋል ሁለት ሰባት ሞዴሉ
ምን- ምን መኪና አባት?
ኮ- ኮሮላው ነው executive
ኮሮላ አሁን ላይ ያለን ሁለት ሺህ ሶስት በማኑዋሉ ነው ያለን።
አውቶማቲኩ የለም።
አዎ በማኑዋሉ ነው ያለን ሁለት ሺህ ሶስት ሞዴል እ፣ ምንድን ነው በባንክ ነው?
ባንክ ይወጣሉታል። አዎ
እሺ ደግሜ ልደውልሽ።
ይችላሉ።